Hello አቤት
ጤና ይስጥልኝ።
አብሮ አይደለም
ሬዲዮን እምቢ ብሎ ወይ
እ
ሬዲዮን አልሰራ ብሎ
ሬ
ሪዲዮን ለማዳመጥ
ምን አለ ይቆራረጣል ስልኮ
ሪዲዮን ለማዳመጥ
ዘጠና ሁለት ስልሳ ሁለት ላይ ደውለው አንድ ቁጥርን በመጫን ሬዲዮ አማራጭ ይመጣውለታል።
እምቢ ብሎኝ ነው።
እንዲ ያለው
አ፣ ትናንትና ቆይ ያዳመጥኩት ትናንት ማታ ማታ ባ- በሞክረው እምቢ አለኝ።
እ፣ ሶስት ብር አለዎት? account አለዎት? እ፣ ብር አለዎት?
ኧረ የለኝም
ከሌለዎት አይሰራም።
እስከ ዛሬ ያለ ብር ነው የሚሰራው።
አይ ሶስት ብር ግዴታ ነው። ሶስት ብር ካለዎት ነው ሬዲዮ ይሰራልዎት። በሶስት ብር ነው መጀመሪያ መመዝገብ ያለብዎት ለሀያ አራት ሰዓት
አ፣ በሶስት ብር ነው መመዝገብ ያለብዎት።
በሶስት ብር ተመዝግቤ ከሀያ አራት ሰዓት በኋላ ደግሞ ሶስት ብር ልሞ- ልሞላ
አዎ እሱ ግዴታ ነው።
እሺ።
እሺ።